ሳልሰጥ የመኖር ጸባዬ መንፈግ ኖሮ አለካስ የሞቀው ፀሐዬ አግኝቶ ማጣት ልብ እንደማዘኑ ምን ነበር ባይጎድል ሆድም እንደቀኑ ከተዘጋው እልፍኝ አንኳኩቶ እንደገባ ለካስ ቶሎ አይወጣም ያንዳንድ ቀን እምባ አልፌ ረመጡን ስሸሽ ከጥላቻ አልተዋለኝ ትቶ የሰው ነገር ብቻ ትላንት ያገዙትን መልካም እየረሳ ወትሮም ሰው ፈራጅ ነው ጉድፍ እያነሳ ራቅ ያሉበትን የመሸሽ ጎዳና አጥሮ ነበር ለካስ በወዳጅ ፈተና ሕይወት ያለ ቤዛው ሲገዳደር አቅም ቃል ይገባል እንጂ ሰው ቃል አይጠብቅም። ገባኝ የኔው ማነስ ገባኝ የኔው ማነስ ድንገት እጄ ያጠረ ሲለኝ ለኔው አልደርስ ገባኝ የኔው ጥፋት ገባኝ የኔው ጥፋት ማግኘት ማጣት ማያ የሆድ ከሀገር መስፋት መች ታወቀኝ ሳልሰጥ የመኖር ጸባዬ መንፈግ ኖሮ አለካስ የሞቀው ፀሐዬ አግኝቶ በማጣት ልብ እንደማዘኑ ምን ነበር ባይጎድል ሆድም እንደቀኑ ከተዘጋው እልፍኝ አንኳኩቶ እንደገባ ለካስ ቶሎ አይወጣም ያንዳንድ ቀን እምባ። ገና በዕድሜ አፈር ወዳጅ አብሮ ኗሪ ነው ቢባልም ሸክላ ደርሶ ተሰባሪ ግን እስካለ ድረስ ታግሎ በሕይወቱ ሰው ይማር የለም ወይ ተስፋን ከውድቀቱ ቃል እያጎደለ ምን ኑሮው ቢሞላ እረ፣ ፊቱም አይወዛለት ከእንቅልፌ ተጣላ እረ፣ አላዝንልህ ብሎ ሆዴ ያጎደለ እረ፣ ማን እንዳለው ልበል ይበቃኛል ያለኝ ገባኝ የኔው ማነስ ገባኝ የኔው ማነስ ድንገት እጄ ያጠረ ሲለኝ ለኔው አልደርስ ገባኝ የኔው ጥፋት ገባኝ የኔው ጥፋት ማግኘት ማጣት ማያው የሆድ ከሀገር መስፋት ገባኝ የኔው ማነስ ገባኝ የኔው ማነስ ድንገት እጄ ያጠረ ሲለኝ